hello ጤና ይስጥልን ቤተሰብ
sister እንትና withdraw ምን ሆነ?
ምን ጠፋ? ምን
እ፣ ማታ withdraw ወደ ቢ- ንግድ ባንክ ሰ- ሰርቼ እስካሁን አልገባም።
withdraw አድርገ ማታ?
አ እሺ፣ በዚህ በደወልክበት ቁጥር ነው?
አ ቤት ቤት ነው
እሺ፣ check ላድርግ። ስንት ብር ነበር?
እ፣ ሁ- ሁለት ሺህ አንድ ጊዜ እሺ፣
አንድ ጊዜ ደግሞ አንድ ሺህ
ሁለት ሺህ አንድ ሺህ እ፣ እንደገና ሶስት ጊዜ ሰባት ሰባት መቶ እሺ፣ check ላድርግ። አንዴ መስመር ላይ ጠብቁኝ። እሺ
አየ
ትናንት ማታ ነው አይደል ያለ?
አዎ
ትናንት ማታ ነው ወይስ?
አዎ ትናንት ማታ ነው። አራት ሰዓት ምናምን ጀምሮ እስከ ሌሊት ነበረ።
እሺ፣ ስንት ስንት ብር ነበር ያለው?
አ፣ የመ- የመጨረሻው ጊዜ ሁለት ሺህ ነበረ።
አዎ፣ ሁለት ሺህ ገብቷል።
እ፣ እንደገና አንድ ሺህ እሺ፣
እ፣ እንደገና ሰባት መቶ እሺ። እነሱ ደግሞ failed አድርገው ወደ ቤት ቤት account ተመልሰዋል።
እ፣ ወደ ቤት ቤት አዎ፣ ወደ ቤት ቤት account ነው የተመለሱት።
ሁሉም እዛ መልሰ ሁ- እ፣ no ይሄኛው በ voucher ነው ሁለት ሺህ ብር ደግሞ አይደለ?
ሁለት ሺህ ለ account ይገብታል።
አዎ፣ ሁለት ሺህ ብር በ voucher ነበረ የተወሰደው።
አዎ እ፣ ሌላው ደግሞ ሁለት ሺህ አንድ ሺህ ሰባት መቶ ደግሞ ወደ ቤት ቤት ነው የተመለሰው failed አድርጎ። እሺ፣
እ፣ እሺ ሁለት ሺህ account ላይ ይገብታል።
አዎ፣ ወደ account ኡ ነው የተ no ሁለት ሺህ በ voucher ነው የተወሰደው። እስቲ ወዴት እንደገባ check ላድርግ። አንዴ ጠብቁኝ መስመር ላይ
የ check አረግ account ራሱ በ voucher አንተ አል- አልተጠቀምክም?
አ በ voucher ተጠቅመህ አውጥተሃል?
voucher እ፣ በ voucher
voucher እኮ በ voucher ተጠቅመህ voucher።
አውጥተሃል።
አ- አ- በ voucher ሁለት ሺህ ወሰደ። እውነት ነው።
ማን ነው የወሰደው? እሺ check ላድርግ። አንዴ ጠብቁኝ መስመር ላይ
ሁለት ሺህ ትክክል ነው ወሰደ። ሁለት ሺህ ደግሞ ወደ account ይገብታል። አንድ ሺህ ወደ account ይገብታል። ሰባት መቶ ወደ account ይገብታል። ሰባት መቶ እንደገና ወደ account ሰባት መቶ እንደገና ወደ account አልገባም።
ሰባት መቶ
አ- ሶስት ጊዜ ሰባት መቶ እኮ ገብቷል እኮ failed ነው እንዳለ status ኡ failed ነው ያለው እና በ voucher የተመ- የተሞከረው ሁለት ሺህ ብር ብቻ ነው የገባው
አ፣ እሱ እሱ በ voucher ብቻ ነው የተሞከረ።
እኔ
እ- እ።
አዎ አ፣ voucher እየተሞከረ ወሰደ። እሱ ማን ነው የወሰደው?
እኔ ነው ወሰደ እ?
አ፣ ወደ እኔ አንተ ነው ወደ ሰው ወደ ራስህ ስልክ አስገባ።
ነው የላከው አንተ?
አዎ okay እሺ። ስለዚህ አካውንትን check አድርግ እሺ። ሁሉም ተመልሷል ማለት ነው ወደ ቤት ቤት
ሁሉም ተእሺ አየ አዎ፣ failed ተገረገለ ስለሆነ check አድርግ እሺ። ስለደወልክ እናመሰግናለን። መልካም ምሽት
እሺ እሺ።